शरीफ़ा
ሰላም ጤና ይስጥልኝ።
ሰላም መስጠለን ሰላም ነው።
እግዚአብሔር ይመስገን።
ኮሜዲያን እሸቱ እንትን የውብር ስት አይነት ታሪክ ያለው ሰው እህ ደውል ብሎ ነበረ።
እህ
በዛ ጉዳይ ነው ደውል።
ኦኬ። እርሶ ማድረግ ይፈልጋሉ? አስተማሪ የሆነ ታሪክ አለው?
አዎ
አሁን ምን ላይ ይገኛሉ?
የቲክቶኩን link በዚህ ቁጥር ቴሌግራም ላኩልኝ።
በቃ እየኖርኩ ነው እንደዚህ።
እህ ማን ከበደ? እስቲ ስሙን እሺ፣ ጽፎ ስሞት ላኩልኝ።
ልንገርህ
መሰለች ስሙን ጽፎ ላኩልኝ።
መሰለች ለማርያም
ስሙን ጽፈው በ- በ- እንትን ላኩልኝ። በቴሌግራም ላኩልኝ። ወደ ቴሌግራም ደግሞ link ኡ ላኩልኝ።
እሺ፣ ዘጠኝ ስልክ ቁጥር ልንገርህ አስራ ሁለት እህ ሰላሳ ሁለት
እሺ ሀምሳ አራት አስራ ስድስት ሀምሳ አራት አስራ ስድስት የው- የውብ ርስ ታሪክ የእሷን ከእሷ ጋር የሚገናኝ ያለው ሰው እንትን ይበል ይደውልልኝ ብሎ ስለተናገረ ነው።
እሺ፣ በጣም አሪፍ አድራሻው እዚህ አዲስ አበባ ነው?
ካራቆሪ አካባቢ እሺ፣ እናመሰግናለን። ደውሎታላችሁ።
ነኝ።
እሺ